hello
አቤት ጤና ይስጥልኝ
አብሮ ይስጥልኝ።
ምን ልታዘዝ?
የሆነ በዚህ እንትን ጥያቄ- ጥያቄና መልስ አለ ምናምን እየወ- ምናምን ብለው tex- እሺ እሺ ጥያቄና መልስ እ፣ ሶስት ቁጥር ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ
እም፣
ከዛ ሰባት ቁጥር ይጫኑና አማርኛ ያደርጉታል።
ሰባት ቁጥር
አዎ ሰባት ቁጥር ተጭነው አማርኛ ያደርጉታል ቋንቋውን። ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
አ፣ እንደዛ ምናምን ብሎ ከዛ እ፣ ሰባተኛ ላይ የአማርኛ አለ ማለት ነው።
አዎ ሶስት ቁጥር ላይ ደግሞ ለመጫወት የሚል ይመርጣሉ።
አ፣
እ፣ ሶስት ቁጥር ላይ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አዎ አዎ ጥያቄና መልስ በ coin ሁለት ቁጥር ላይ ለመግዛት የሚል አለ።
እሺ
ለመግዛት coin ይገዙና ጥያቄና መልስ ይመልሳሉ። የእድል ጨዋታ ደግሞ እ፣ አንድ ቁጥር ላይ subscribe ሲያደርጉ ደንበኛ ሲሆኑ እ፣ ትኬት ይሰጡታል።
እም፣
ትኬት ሲሰጡት የእድል ጨዋታ ይም- ይጫወታሉ ማለት ነው።
እሺ እሺ
እሺ
እናመሰግናለን።
አሜን። እሺ